ሌላ አቤት እሺ ይኸውልሽ ልክ ሄድሻለሁ ቴሌግራም ላይ እሺ ፕሪንት ያደረገው እሺ።
ተሳስቶ ነው እንጂ ኦዱ በሶስት ነው እሺ ት- ምንም ዘጠና ብር ነው ተመላሽ ትክክል ነው የበላው ሁለተኛ ዘጠና- ትኬት ነው አለ አምስት አስራ ሁለት አስራ ስድስት የሚለው እሱ እ?
ነገር የቆረጠ ሁለቱም አምስት ብቻ ነው አስራ ሁለት- ያሸነፈው።
አምስት አስራ ሁለት አስራ ስድስት ብሎ ነበር ተሆነ ያሸነፈው እሺ የቆረጠው መሀል ትኬት ላይ እኮ ያለው የቆር- መሀል ላይ የው- ያለው ማ- መሀል ላይ ያለውን ያሸነፈው።
መሀል ላይ አረ ያለውን እሱ ደግሞ ያሸነፈው።
ወጣልኝ የሚለው ሰባት አስራ ዘጠኝ ሀያ አንድ ነው።
አይ፣ እሱ አይደለም መሀል አምስት ሀ- አስራ እንትኑ ነው ሁለትና አስራ የተዘ- ስድስት ነው የወጣለት እሺ ልክ ሄድሻለሁ አሳዩ እሺ እሱን እ፣ እሺ።
ቴሌግራም የላኩት አለ ያው እሺ።
ሲስተሙ የሚያሳየው ይሄን ነው ብለሽ በሳሙና እሺ።
ይወታል አሳዩ ዘጠና ብር ነው እሺ ታመላሽ እሺ ያው ምን